ጤና ይስጥልን።
ሰላም ጤና ይስጥልን። እንዴት ዋልሽ?
አብሮ ይስጥልን።
አለን ባንክ ያለባቸው መኪኖች አሏችሁ? እንዴት ናት?
ምን መኪና አለኝ? አባት ይቅርታ
Dzire፣ Vitz፣ በ Yaris አለን። Dzire compact አለ። Dzire Yaris አለ አለን። Yaris Dzire ም አለ። compact የት አለ።
ናት? እንትናችሁ የት መስቀል ፍላወር ፓስተር እንገኛለን።
ምን አልሽኝ? ናት መስቀል ፍላወርና ፓስተር እንገኛለን።
እሺ፣ መስቀል ፍላወሬቱ ጋር ነው።
መስቀል ፍላወር ናድራ ሆቴል ያግታ አ ናድራ ሆቴል ፊት ለፊት ምስራቅ በርስዳ ቤት አለ።
አ፣ ምን አልሽኝ?
ምስራቅ በርስዳ ቤት
ድምፅሽ አረጠት። ማን ስጋ ቤት አልሽኝ?
ምስራቅ በር
ምስራቅ በር።
አዎ ምስራቅ በር ስጋ ቤት አለ። እሱ ፍለ እሱ ፍለፊት ጋር ምስራቅ በር ስጋ ቤት አለ። እሱ ፍለፊት Afro Links Motors የሚል አለ። Afro Link የመኪና መሸጫ በሱ ሪክላም ትክክ ሲገቡ ማሊባባዎች እንገኛለን።
እሺ፣ ትሰራላችሁ እንደ ዛሬም ወደ ከሰዓት?
አዎ እኛ እንሰራለን። ሲመጡ ይደውሉልን።
እሺ፣ እሺ።
መኪናውን አዘጋጅተን እንድንጠብቀው ሲመጡ ይደውሉልን።
እሺ። አይ ያሉትን መኪኖች መጥቼ ማየት ስለፈለኩ ነው።
መ- መብቶት ነው። መጎብኘት ይችላሉ። መብቶት ነው።
እሺ፣ እሺ። በቃ እሺ።
ወደ ከሰዓት እሞክራለሁ። እሺ፣ እሺ እሺ።